አውርተኝ ራሱ አውቃለሁ። ከዚህ በፊት ራሱ አውርተን እናውቃለን። እዚህ customer
ወይ hello፣ ወይ እሺ ሊገባልህ process ላይ ነው። ትንሽ ጠብቅና ይገባልሃል። እሺ፣ እሺ እሺ እሺ ነው አባቴ።
አባቴ እናት ፍቅር እየሰራ ነው እንዴ?
ኧረ አንሱት ስልኩን። አንተ እየተደወለ ነው። ሄሎ ሄሎ